ስለምትበት ነው የምላለው።
ቤት ቤት ግብጾ እንዲህ አለ
የቤት ቤት ቁጥርን ትነግረኛለህ?
ስልክ ቁጥር- ቁጥሩ ነው
አዎ የምትጠቀምበት ስልክ ቁጥሩ ንገረኝ ዜሮ ዘጠኝ ሀያ አራት
ሀያ አራት
አርባ ስድስት አርባ ስድስት አርባ አርባ ስድስት
ሄሎ
ዜሮ ዘጠኝ ሀያ አራት አርባ ስድስት እሺ
ሰባ ስድስት
ሰባ ስድስት
ሀምሳ ሰባት
hello አቤት
እ፣ መቼ ነው ያዘዝከው withdraw ኡን?
እ?
withdraw ኡን መቼ ነው ያዘዝከው? ድምጽ ይርቃል፣ ይቅርታ።
አሁን እንዲህ አለ እኮ አሁን በመስመር ነበር
ስንት ብር ነው እንትን ያልከው?
withdraw
አዎ
ስድስት መቶ
ስድስት መቶ
አዎ
አንዴ ጠብቀኝ፣ ቼክ ላድርግልህ።
गुजरात
hello ይቅርታ፣ ምንድን ነው የሚልህ? ምንድን ነው የሚልህ? withdraw ለማድረግ ስትሞክር ምንድን ነው የሚልህ?
ዝም ብሎ እንትን ደርበቴ ስማት ደርበቴ ይወረውራል። ዝም ብሎ ምንም ምንም አይጠይቅም፣ ይወረውራል።
ዋትሳፕ ላይ ልትክልን ትችላለህ? screenshot አድርገህ እ?
screenshot አድርገህ ላክልን ዋትሳፕ ላይ በምን
ዋትሳፕ ላይ
በዚህ የቃል okay በዋትሳፕ ያ ከዚህ በፊት ቴሌግራም የምንጠቀምበትን ቁጥር ታውቀዋለህ አይደል?
እ?
በእሱ ላይ በዋትሳፕ ላክልን።
okay